Hello, Hello?
ጤና ይስጥልኝ.
Hello?
Hello, ይሰማል.
ይሰማል?
እሺ እንዳለ አቤት ከገበያ ኤክስ ነበር የምደውልልዎት።
እ ከገበያ ኤክስ ነበር የምደውልልዎት።
እሺ እ ከዚህ በፊት እ በእኛ ሽያጭ ሰራተኞች አማካኝነት እቃዎችን ለመሸጥ እኛ ላይ ገብተው ነበር። እ customer እያጣሁት ስለሆነ እንዴት ነው እየተገበያዩበት ነው ወይ የሚለውን ነገር ለማስታወስ ነበር የደወልነው።
ለስንት አመቱ ዛሬ እንዴት አስታውሳችሁት እባክሽ?
አይ አንዳንድ ነገሮችን እያስተካከልን ነበረ።
ዝጉት፣ እኔም ዘግቼዋለሁ። እ Hello ምን አሉኝ?
ዝጉት፣ እኔም ዘግቼዋለሁ። ወይ ስራው
እሺ እሺ፣ መልካም ቀን።